ጤና ይስጥልኝ ከቢጫ ኢትዮጵያ ነበር የደወልኩሎት።
ሰላም ነው ወይ?
አስመዝግበው ነበር እኛ ጋር አይደል ዛሬ?
አ ወይ አድራ- አድራሻዎት አርባ አራት ማዞሪያ የሚለው ሆለታ ነው። ሆለታ ነው።
አ አ ወሎታ ነው።
አርባ አራት ማዞሪያ የሚባል አካባቢ አለ እዛ።
አዎ ከምን ላይ ነው ደውላችሁ?
ከቢጃ ኢትዮጵያ ነው የደወልንሎት እኛ ስለደወሉልን ነው ጠዋት።
ራብት
ምን አሉኝ?
ሄሎ ራብት ማሽን ነው?
የድራፍት ማሽን አስመዝግበዋል አይደል?
አዎ ሆነ እንትን ብሎ አያቀዘቅዝብኝ ብለው አዎ አይ እሺ አርባ አራት ማዞ አርባ አራት ማዞሪያ ስለሚል አዲስ አበባ ነው ሆለታ ነው የሚለውን ለማረጋገጥ ነበር።
ወሎታ ወሎታ ነው።
እሺ ደምኛችሁ ይህን ለማረጋገጥ ይመጣሉታል።
እሺ እሺ።